hello ጤና ይስጥልኝ ቤስት ቤት ሆነ ሰላም ነው።
ሰላም አዎ እኔ- የኔ account ቤስት ቤት ውስጥ አወር ብር የኔ account wrong ነው።
ሄሎ
አዎ ሄሎ ሰሞን እሺ ምን አልከኝ
የኔ አክ- እኔ withdrawal ይፈልጋል ግን የኔ account wrong wrong ነው።
okay wrong ማለት ምን ሆነብህ
የኔ account አይደለም ወላ commercial ነው ግን እ፣ ቁጥር ትክክል አይደለም።
okay ተሳስተህ ወደ ሌላ ሰው account ነው withdraw ያረከው አዎ እንደዛ መሰልከኝ። እኔ የእኔ account አንድ ሺህ ነው ግን ይሄ አስር ሺህ ነው መጨመሪያ።
okay እሺ አሁን በደወልክበት ቁጥር ነው ቤስት ቤት የምትጠቀመው አዎ
እሺ አንዴ ጠብቀኝ መቼ ነበር withdraw ያረከው አዎ አሁን ነው እስከ አምስት ሁለት ደቂቃ ደርስ
እሺ አምስት ሺህ ብር ነው አዎ
አምስት ሺህ ብር processing ላይ ነው አህመድ ነው አይደል አንድ ሺህ እ፣ አስር ሺህ አዎ ሀያ ስምንት አርባ ሀምሳ አራት ዘጠኝ አስራ አምስት እሺ ምንድን ነው ምንድን ነው ያንተ አስር ሺህ አይደለም?
ነው? አንድ ሺህ
አንድ ሺ እ፣ ከዛ ዜሮ ሁለት አ
ሰማንያ አራት አዎ እንደዛ አይደለም ዜሮ አምስት እሺ አንድ ሺህ ሰ- ሀያ ሀያ ስምንት ነው
አንድ ሺ ሳይሆን አስር ሺ ነው የሚለው ይሄኛው።
አስር ሺህ አ- አብሮ እ፣ ተሳስተሃል አስር ሺህ አይደለም አይደለም እሺ ለቻፓ ደውልላቸውና ቻፓ ስልካቸውን ልስጥህ ቻባ
አዎ እሺ ስንት ነው ቻባ የቻፓ ስልክ ዜሮ ዘጠኝ ስልሳ
አ እሺ ያንተ አልመለሰህም እኔ እኔ አሳውቅልሃለሁ እሺ አንተም እሺ።
ደውልላቸው እኔ እኔ ግን አሳውቅልሃለሁ እሺ አዎ፣ እሺ ዜሮ ዘጠኝ ስልሳ
እ፣ ዜሮ ዘጠኝ ስልሳ
እሺ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
እሺ ወደ ቤስት ቤት account እንዲመለስ ነው አይደል የምትፈልገው እሺ አ- አዎ